ጤና ይስጥልን። ቤስት ቤት ቤቴ ነው የምንረዳው።
እንትን በሱ ቤት ብር ያስወጣ እንትን በቴሌ ብር አልገባም።
መች ነበረ?
አንድ አንድ ዊክ በፊት
ከስም መቼ? ሄሎ
አዎ፣ አንድ ሳምንት ቀኑን ንገረኝ በደንብ።
ቀኑ አዎ፣ December ስንት ነበረ?
እ ሰባት መቶ ብር ዲሴምበር ስንት?
እ እ
ዲሴምበር ስንት?
እሱ ያለው ቆይ አዎ፣ እሱን check አድርገህ መልሰህ ደውልልኝ።
እሺ እሺ